ጤና ይስጥልኝ።
አብሮ ይስጥልን።
አቶ ማኑኤል ከአሪፍ ፔይ ነው የምደውለው።
okay።
ይሰማዎታል ደንበኛችን?
አዎ እየተሰማኝ ይሰማኝ።
በእኛ በኩል transaction ኡን ስላላገኘው ነው betting ቤቶትን ነው የሚያናገሩት።
okay፣ እናንተ ከየት ነው የደወላችሁልኝ? ከቴሌ ነው አሪፍ እኮ ፔይ ነው እንጂ አሪፍ ፔይ ወደ አሪፍ ፔይ እኮ successful ተላልፏል ነው የሚለው ብሩ።
ልክ ነው ደንበኛችን፣ ወደ እኛ ጋራ ብር አይገባም። እኛ ማስተላለፊያ መንገድ ነን። በእኛ በኩል እሺ።
አላለፈልዎትም። ስለዚህ betting ቤቱን ነው የሚያናግሩት።
ቤት ምግብ ቤቱ ሁሉ ስፖርትን አ ሁሉ ስፖርትን ነው የሚያናገሩት።
ነው። እሺ እሺ አመሰግናለሁ። እሺ መልካም ቀን።